hello እንዴት ዋልሽ እመቤት?
እግዚአብሔር ይመስገን።
እንትን አክሲዮን ለመመዝገብ ብዬ ነው።
እሺ ይችላሉ።
እሺ አሁን ስሙትና ስልኮትን ይንገሩኝና እም፣ ሐምሌ ላይ እንደውልሎታለን።
እሺ የኔ እመቤት።
እሺ ሟ- ሟልበል ስሙትን ይቤላ መላከ ሰላም ይቤላ መላከ ሰላም።
ይቤላ አዎ፣ እሺ እሺ፣ ይቤላ መላከ ሰላም እሺ እ፣ ቁጥሩት ይሄ የቢሮ ቁጥር ነው መሰለኝ።
አዎ፣ ይሄ አይደለም አሁን ልነግርሽ ነው እሺ ዜሮ ዘጠኝ አስራ ሁለት አስራ ሁለት ዜሮ ስድስት ዜሮ ስድስት ሀምሳ ሰባት አርባ ዘጠኝ ሀምሳ ሰባት አርባ ዘጠኝ አዎ ማስታወቂያውን ከምን ላይ ነበር ያገኙት?
እ፣ ቴሌቪዥንም ላይ አለ እኮ የኔ ቆንጆ ቴሌቪዥን ላይ እሺ እሺ፣ ቴሌቪዥን እሺ የኔ እመቤት መልካም ቀን።
አሜን ላንቺም ይሁን